የፍቅርን ቅጣት ቻልኩት የመውደድን ቅጣት ቻልኩት የሆዴን በሆዴ የአንጀቴን በአንጀቴ ልጠይቅሽ ከወንዴ ልጠይቅሽ እቴ የፍቅርን በቤቴ አይ ፍቅርን በቤቴ የፍቅርን ቅጣት ቻልኩት የመውደድን ቅጣት ቻልኩት የሆዴን በሆዴ የአንጀቴን በአንጀቴ ልጠይቅሽ ከወንዴ ልጠይቅሽ እቴ የፍቅርን በቤቴ አይ ፍቅርን በቤቴ አንቺንም እንደኔ አድጎሽ ሆኖ ምግብ አለበላ በሎሽ ነበር ወይ ውሃም አለጠጣ በሎሽ ነበር ወይ ሌሊቱም አልነጋ በሎሽ ነበር ወይ ቀበት ቀበት አድርጎሽ ነበር ወይ የኔማ የኔማ የኔን የኔማ የኔማ የኔን እንዳንቺ አይደለም ቻልኩት ስሜቴን አፈንኩት ጥርሴን አሳስቄ ጭንቀቴን አመቅኩት የፍቅርን ቅጣት ቻልኩት የመውደድን ቅጣት ቻልኩት የሆዴን በሆዴ የአንጀቴን በአንጀቴ ልጠይቅሽ ከሆነ ልጠይቅሽ እቴ የፍቅርን በቤቴ አይ ፍቅርን በቤቴ የፍቅርን ቅጣት ቻልኩት የመውደድን ቅጣት ቻልኩት የሆዴን በሆዴ የአንጀቴን በአንጀቴ ልጠይቅሽ ከሆነ ልጠይቅሽ እቴ የፍቅርን በቤቴ አይ ፍቅርን በቤቴ ብቸኛው ጭምቱ ተብዬ ስጠራ ሰፈርተኛ ሁሉ ስለኔ ሲያወራ ላንቺ ይሄ እጣ ደርሶብሻል ወይ እንደ ነጭ ዝታው ተሰምቶሻል ወይ እስኪ ግለጭልኝ አንቺን ሲሳይ የኔማ የኔማ የኔ ነው የኔማ የኔማ የኔ ነው እንዳንቺ አይደለም ቻልኩት ጎረቤት ጠይቂ ሁኔታዬን መልክን ተመልከቺ ይሄ ሁሉ ባንቺ መሆኑን ገምቺ የፍቅርን ቅጣት ቻልኩት የመውደድን ቅጣት ቻልኩት የሆዴን በሆዴ የአንጀቴን በአንጀቴ ልጠይቅሽ ከወንጀት ልጠይቅሽ እቴ የፍቅርን በቤቴ አይ ፍቅርን በቤቴ የፍቅርን ቅጣት ቻልኩት የመውደድን ቅጣት ቻልኩት የሆዴን በሆዴ የአንጀቴን በአንጀቴ ልጠይቅሽ ከወንጀት ልጠይቅሽ እቴ የፍቅርን በቤቴ አይ ፍቅርን በቤቴ እንደኔ ብቻሽን አውርተሻል ወይ? እንደኔ ሳቆጣ አርጎሽ ነበር ወይ? ከሌላ ንግግር ጠልተሽ ነበር ወይ? የሰመመንን ግን ወስዶሽ ነበር ወይ? አንቺ የኔ ፍቅር የፍቅር ሲሳይ የኔማ የኔማ የኔ ነው የኔማ የኔማ የኔ ነው እንዳንቺ አይደለም ቻልኩት ትዝታውን ቻልኩት ናፍቆታውን ቻልኩት ስሜቴን አፍኜ በአንቺ ተማምኜ